Hello ሰላም ጤና ይስጥልን ጭብጭብ
ጤና ይስጥልን። ሰላም ናችሁ?
አብሮ ይስጥልን እግዚአብሔር ይመስገን።
sign up ሳረግ እምቢ አለኝ። ምን ሆኖ ነው?
ምን order order ለማድረግ ፈልገው ነው?
አዎ።
እሺ ምን ላይ ደርሰው ነው እምቢ ያለዎት?
ቁጥር አስገብቼለት ስም ይጠይቀኛል፣ password ይለኛል። password ማስገባት አለብኝ sign ለማድረግ?
አዎ አዎ አዎ ማስገባት አለበት።
እኮ እሱን አስገብቼ ጾታ ጠየቀኝ፣ ሞላው። ከዛ sign up ስለው ምን ይለኛል መሰለሽ were setting up the sign in ይለኛል።
እስኪ screenshot ኡን ይልኩልኛል። ይቅርታ ስልክ ቁጥር ልንገሩት ዜሮ ዘጠኝ አርባ አራት
አንድ ጊዜ ጻፈው እሺ ዘጠኝ አርባ አራት አስራ አንድ
አስራ አንድ ዜሮ ስድስት ዜሮ አራት
ስድስት ዜሮ አራት እስኪ እምቢ ያለውትን part screenshot ኡን ይላኩት በዚህ ስልክ ቁጥር እሺ፣ ቴሌግራም ላይ እሺ፣ እሺ፣ እሺ።
እሺ